Hello ጤና ይስጥልኝ።
ሰላም ነው።
ሰላም።
እ፣ እንትን አዝዤ ነበረ።
Okay እሺ፣ ምንድን ነበረ? በዚህ ቁጥር ነው ያዘዙት?
አዎ እሺ። አልመጣሎትም ነው product ወይስ አ- አዎ አልመጣልኝም እስካሁን።
ነው አሁን በሚል ነው?
አዎ
እሺ። የ- የመች order ነው ያልመጣሉት?
አይ ትላንት ያዘዝኩት ነው።
Okay፣ በአስራ ዘጠኝ ታዘዘ።
አዎ ትላንት።
ፒካፕ ሆኗል ዛሬ እንትን የ driver ስልክ ልስጦት።
አዎ እሺ። ዜሮ ዘጠኝ ሰባ ሁለት እሺ ሰላሳ አንድ እሺ አርባ አንድ ስልሳ ዘጠኝ
እሺ ሰባ ሁለት ሰላሳ አንድ አርባ አንድ
ስልሳ ዘጠኝ። አዎ እሺ፣ ይደውልለት። እሺ፣ እሺ። በጣም ጥሩ።